ኤፍኤም የጸበል ሰው ነኝ።
ሰላም ነው።
እግዚአብሔር ይመስገን። ምንድን ነው?
ኦክሲጅን ብዬ ነበር አልመጣልኝም። ሲወጥ እስካሁን
እሺ፣ ደንበኛችን ደውሎ አስመዝግቦ ነበር። በዚህ ባንክ አዎ ደውሎ አዎ፣ ሰላሳ ሰማንያ የተራ ቁጥር
ስንት አሉኝ? ይቅርታ ሰላሳ ሰማንያ ሰላሳ ሰማንያ አ እሺ፣ መስመር ላይ ጠብቁኝ። ሰብስቤ ግሮሰሪ ኖት።
አዎ
እሺ፣ ደንበኛችን እዚህ ጋር እንደማየው ከሆነ ከሁለት ቀን በፊት ደውሎ አስመዝግቦ ነበረ።
አዎ እ፣ ጋዝ የሚቀርበው እ፣ በሶስት ቀን ውስጥ ነው ሊደርሱት የሚችለው በሶስት ቀን ውስጥ ስለሆነ አንድ እሺ።
ተጨማሪ ቀን ይጠብቁና ካልደረሱ ደግሞ ይደውሉልን።
ነገ ነገ ነው የምደውለው።
አዎ ከዛኛ እንደ ቅሬታ አድርገን መዝግበን እናስተላለፍልዎታለን።
እሺ፣ እሺ።
እሺ፣ ሌላ ምረዳውስ ነገር አለ?
ኧረ
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።
ችግር የለም።